ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 26 2012 ዓ.ም ዝግጅታችን ጀመረ።
አሁንም ቢሆን ፈተና የሆኑ እንደ አንዳንዶቹ ውሳኔዎች ተቋማዊ በተደረጉት ውሳኔዎች ልክ በህብረተሰብ ውስጥ የማይተገበሩ ፈተናዎች አሉ፣ እየገመገምን ነው።
የጠቅላይ ሚኒስትር ቤት ፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁን ናቸው። ኮሮና ቫይረስን ለመከላከል ስለሚደረገው ዝግጅት ማብራሪያ ሰጥተውናል። ቆየት ብላችሁ ታዳምጣላችሁ። ታዋቂው የሶል ሙዚቃ አቀንቃኝ ቢል ዋተርስ ሰኞ ዕለት በ81 ዓመቱ ከዚህ ዓለም በሞት ተለይቷል። በሙዚቃ ቃና መሰናዷችን ታሪኩን እንዘክራለን። ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ live እና በአሃዱ ራዲዮ ላይ በቀጥታ ማዳመጥ ትችላላችሁ። በቅድሚያ ግን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ።
ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። ዜናዎቹን የማሰማችሁ ቆንጅ ይታየ ነኝ። ዛሬ በኢትዮጵያ በኮሮና ቫይረስ የተያዙ ሶስት ተጨማሪ ሰዎች መገኘታቸው ተደረገላቸው። 89 ሰዎች ውስጥ ከተገኙት ሶስት ሰዎች ጋር በአሁኑ ሰዓት የቫይረሱ ተጠቂዎች ቁጥር 38 መድረሱን የኢትዮጵያ የጤና ጥበቃ ሚኒስቴር አስታውቋል። ሚኒስትሯ ዶክተር ሊያ ታደሰ እንደገለጹት ዛሬ የተገኙት ሶስቱም ሰዎች የውጭ ሀገር ጉዞ ታሪክ ያላቸው ሲሆኑ ሶስቱም በአዲስ አበባ የሚገኙ ናቸው። ከአሁን ቀደም በኮሮና ቫይረስ መጠቃታቸው የተገለጸው የሰማኒያ አምስት ዓመቷ አዛውንትና በድምሩ አራት ሰዎች ደግሞ ከበሽታው ማገገማቸውን ሚኒስትሯ ጨምረው ገልጸዋል። በሀገር ውስጥ የሚገኙ በጎ ፈቃደኛ ድርጅቶችና ግለሰቦች የኢትዮጵያ መንግስት የኮሮና ቫይረስ ወረርሽኝን ለመዋጋት ለሚያደርገው ጥረት አጋዥ እንዲሆን የለገሱት የገንዘብ ድጋፍ 194 ሚሊዮን ብር መድረሱን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን ገለጹ። በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ደግሞ ወደ ዘጠኝ ሚሊዮን ብር የሚጠጋ ድጋፍ መገኘቱን አስታውቀዋል። በተጨማሪም ግምቱ ከፍተኛ የሆነ የቁሳቁስ ድጋፍ መገኘቱን አክለው አመልክተዋል። አቶ ንጉሱ ጥላሁን የኢትዮጵያ መንግስት እያደረገ ያለውን እንቅስቃሴ በተመለከተ ለዝግጅት ክፍላችን የሰጡት ማብራሪያ ወደ ኋላ ላይ ይቀርባል። የአዲስ አበባ ከተማ መደበኛ እንቅስቃሴ እንደማይቆም የከተማዋ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ ተናገሩ። በመዲናዋ እየተከናወኑ ስላሉ የኮሮና ቫይረስ መከላከል ስራዎች ዛሬ የሰጡትን መግለጫ የተከታተለችው ፀሐይ ዳምጠው አጭር ዘገባ ይዛለች።
የአዲስ አበባ ኮሮና ቫይረስ ስርጭትን ለመከላከልና ለመቆጣጠር የቅድመ ጥንቃቄ ስራዎች እየተሰሩ መሆናቸውን ጠቁሞ ከዚህ ጋር ተያይዞም አሁን ላይ በከተማዋ የታክሲ አገልግሎትን ጨምሮ መደበኛ እንቅስቃሴ እንደማይቆም አስታውቋል። እንቅስቃሴው የማይቋረጥበት ምክንያት ሲያስረዱም አዲስ አበባ ከመዝጋት ይልቅ ሳይዘጋ ሰዎች ጤና ባለሙያዎች የሚሰጡትና መንግስት የሚሰጠውን ተልዕኮ መውሰድና ጥንቃቄ ማድረግ ነው እንጂ የማንወጣው የኢኮኖሚና የማህበራዊ crisis ውስጥ ነው የምንገባው። ከዘጋን በከተማ ውስጥ ያለው ማህበራዊ ኢኮኖሚ ዝቅተኛ የሆነ ማህበረሰብ አለ። በ construction industry የተሳተፉ ከሶስት መቶ አራት መቶ ሺህ በላይ ወጣቶች አሉ። እነዚህ ተዘጉ ማለት ወደ ቤት ተመለሱ ነው የምንላቸው። ቤት ያለው ያለው ያለለው የት እንደሚሄድ ያው ይታሰባል ማለት ነው። so የማንወጣው የማንቆጣጠረው ስርዓት አልበኝነት ውስጥ ነው የምንገባው እና ወደዛ አንሄድም። አይታሰብም። አዲስ አበባ ላይ የመጨረሻው ማድረግ የሚያቅትን ስመጣ ነው የምንዘጋው።
አያይዞም ባለፈው ሳምንት የተደረገው የጸረ ተዋሲያን ኬሚካል ርጭት በተከታታይ እንደሚደረግ ጠቁመው አስተዳደሩ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር የእጅ ንጽህና መጠበቂያ ወደ ማምረት እየገባ መሆኑን አስረድቷል። አሁን ላይ በሸማቾች ማህበራት አማካኝነት ከሁለት መቶ ሺህ በላይ የእጅ ንጽህና መጠበቂያዎች ለህብረተሰቡ የማድረስ ስራ እየሰራ መሆኑንም ነው የገለጹት። በተጨማሪም ለህብረተሰቡ የተለያዩ መሰረታዊ ፍጆታ ሸቀጦችን በማህበራት በኩል የማቅረብ ስራ እየሰራ መሆኑን አስረድቷል። ከኮሮና ቫይረስ ጋር በተያያዘ አላስፈላጊ የዋጋ ጭማሪ ያደረጉ አንድ ሺ ሶስት መቶ የንግድ ቤቶች መታሸጉንም የከተማዋ ምክትል ከንቲባ ኢንጂነር ታከለ ኡማ ተናግረዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
የዓለም አቀፍ ቀይ መስቀል ኮሚቴ በሶማሊያ የኮሮና ቫይረስ ወረርሽኝን በመከላከል የህዝብን ህይወት እንታደግ የሚል በአፋጣኝ እርምጃ እንዲወሰድ ተማጽኖ አቀረበ። ሶማሊያ አደገኛ ሁኔታ ላይ እንዳለች የገለጸው አይሲአርሲ በግጭቶች ቀድሞውንም የተጎዱት ማህበረሰቦች ላይ የቫይረሱ ስርጭት የከበደ ጉዳት እንደሚያስከትል ዛሬ ናይሮቢ ላይ ባወጣው ማሳሰቢያ አስጠንቅቋል። በዓለም አቀፉ ወረርሽኝ በዓለም ዙሪያ የተጠቃው ሰው ብዛት ከአንድ ሚሊዮን አልፏል። በበሽታው የሞቱት ቁጥር ደግሞ ወደ ስልሳ ሺህ እየተቃረበ ነው። በሽታው ሲጀምር የተቀሰቀሰባት ቻይና በቫይረሱ ምክንያት የሞቱባትን ዜጎቿንና ሰማዕታት ስትል የገለጸቻቸውን የጤና ሰራተኞች ዛሬ ቅዳሜ ጠዋት ለሶስት ደቂቃ በአገር አቀፍ ደረጃ አስባለች። ሰንደቅ ዓላማዎች ዝቅ ብለው በተውለበለቡበት ስነ ስርዓት ፕሬዚደንቱ ሺ ጂንፒንግ እና ሌሎችም ባለስልጣናት በተገኙበት ነው የተከናወነው። በዓለም ከፍተኛው የቫይረሱ ተያያዥ ቁጥር ከ278 ሺህ በላይ ተጠቂ ያላት ዩናይትድ ስቴትስ ደግሞ ስርጭቱን በአንድ ወጥ የተባበረ እርምጃ መዋጋት ላይ መንግስት አሁንም እያመነታ መሆኑ ነው የሚስተዋለው። ከዚያ ይልቅ ፕሬዚደንት ዶናልድ ትራምፕ ክፍለ ግዛቶች ወይም ስቴቶች የጤና ቀውሱን ይበጃል በሚሉት በየራሳቸው መንገድ መዋጋት አለባቸው ሲሉ ተሰምተዋል። የሀገሪቱ የበሽታዎች ቁጥጥርና መከላከል ኢንስቲትዩት በበኩሉ ህዝቡ ለሕክምና ባለሙያ የሚሰራውን ሳይሆን ከጨርቅ በተሰራ ጭንብል ቢሸፈን ቫይረሱን መከላከል ይችላል የሚል ምክረ ሀሳብ ሰጥቷል። ፕሬዚደንቱ ግን ጭንብል ለብሼ አልገኝም ሲሉ ነው የተሰሙት። ጽህፈት ቤቴ ፊቴን በጭንብል ሸፍኜ ፕሬዚደንቶች፣ ጠቅላይ ሚኒስትሮች፣ አምባገነኖች፣ ነገስታትና ንግስቶችን ልቀበል ነው ይሄ አይታየኝም ሲሉ ተሰምተዋል ፕሬዚደንቱ። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መጋቢት 26 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ live at VOA Amharic እንዲሁም በአሀዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አሁን ወደ ቀዳሚው መሰናዶ እንዝለቅ። የኮሮና ቫይረስ ስርጭትን ለመግታት ኢትዮጵያ እየወሰደች ያለውን እንቅስቃሴ በተመለከተ ማብራሪያ እንዲሰጡን ከጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ አቶ ንጉሱ ጥላሁንን ጋብዘናል። ቃለ ምልልሱም እንደሚከተለው ተዘጋጅቷል። ዓለም አቀፉን የኮሮና ቫይረስ ወረርሽኝን ለመግታት ኢትዮጵያ እንዴት እየተዘጋጀች ነው በሚል መነሻ ጥያቄ ማብራሪያ የሚሹ ጉዳዮችን አካተን ምላሽ እንዲሰጡን በጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሰክሬታሪያት አቶ ንጉሱ ጥላሁንን ጋብዘናል። አቶ ንጉሱ ለሚሰጡን ማብራሪያ አስቀድመን እናመሰግናለን።
አመሰግናለሁ። እኔም እስካሁን በኢትዮጵያ መንግስት በኩል የኮሮና ቫይረስን ለመግታት ለመከላከል ስርጭቱንም ለመቆጣጠር የተለያዩ እርምጃዎች እየተወሰዱ እንደሆነ ግብረ ኃይልም ጭምር አቋቁማችሁ እንቅስቃሴ እያደረጋችሁ እንደሆነ ስትገልጹ ቆይታችኋል። እሱን እየተመለከትን ነው። እስካሁን በመንግስት በኩል የሚወጡ መመሪያዎችን፣ በጤና ባለሙያዎች የሚሰጡ ምክሮችን እና ሃይማኖት ተቋማት የሚያስተላልፏቸውን ውሳኔዎች ማህበረሰቡ ተግባራዊ ያላደረጋቸው ወይም እነዚህን መመሪያዎች ከዕለት ተዕለት ህይወቱ ጋር አካቶ ወይም ተቀብሎ ተግባራዊ በማድረግ በኩል የገጠማችሁ እንቅፋት አለ ወይ?
እንዳነሳሽው በኢትዮጵያ ለመጀመሪያ ጊዜ ቫይረሱ ከታየ ከመጋቢት የመጀመሪያው ሳምንት ጀምሮ በአራተኛው ቀን ወዲያው የሚኒስትሮች ምክር ቤት አስቸኳይ ስብሰባ አድርጎ መጋቢት ሰባት ቀን በእኛ አቆጣጠር ማለት ነው ማርች አስራ ስድስት ውሳኔ የመጀመሪያውን ውሳኔ አሳልፏል። ከዚህ ውሳኔ በመቀጠል ለስድስት ጊዜያት በመሰብሰብ ወደ ሀያ ያህል ውሳኔዎችን አሳልፏል። ውሳኔዎቹ ኢኮኖሚያዊም፣ ማህበራዊም የተለያዩ ጉዳዮችን የሚመለከቱ ናቸው። እነዚህ ሁሉ አጠቃላይ ውሳኔዎች የቫይረሱን ስርጭት ለመግታት የህብረተሰቡን ደህንነት ለመጠበቅ እና ማህበራዊ ተጽዕኖውን ለመግታት ወረርሽኙን በአግባቡ ለመቋቋም የሚረዱ ውሳኔዎች ናቸው። እነዚህ ውሳኔዎች አብዛኛዎቹ በመንግስት ተቋማት የሚፈጸሙት ለምሳሌ የትምህርት ተቋማት፣ የመንግስት መስሪያ ቤቶች፣ ሰራተኛውን የመሳሰሉት ውሳኔዎች ተቋማትን የሚመለከቱት ሆኑ ተግባራዊ ሆነዋል። ለምሳሌ ትምህርት ቤቶች ወዲያው ተዘግተዋል። ቀጥሎም ወደ ዩኒቨርሲቲዎች በመጣበት ጊዜ ከዩኒቨርሲቲዎች ተማሪዎችን ማስወጣት ተችለዋል። የመንግስት ሰራተኛውን እንደዛው በቤቱ እንዲቀመጥ እና በቤቱ ሆኖም እንዲሰራ እነዚህና እነዚህን የመሳሰሉት ውሳኔዎች ወዲያው ተግባራዊ ሆነዋል። ነገር ግን አሁንም ቢሆን ፈተና የሆኑ እንደ አንዳንዶቹ ውሳኔዎች ተቋማዊ በተደረጉት ውሳኔዎች ልክ በህብረተሰብ ውስጥ የማይተገበሩ ፈተናዎች አሉ። እየገመገምን ነው። በዋናነት በማስተማር፣ በመምከር፣ በማስጠንቀቅ፣ በማስገንዘብ ችግሩን ለመቆጣጠርና ህብረተሰቡ አውቆና ተግባብቶ እንዲቆጠብ እንዲጠነቀቅ ለማድረግ የተቀመጡ አቅጣጫዎች አሉ። እነዚህ አካባቢ እጥረቶች ይስተዋላሉ። አሁንም ለምሳሌ ሰዎች ሰብሰብ ብለው መገናኘት እንደሌለባቸው፣ ተራርቀው መሄድ እንዳለባቸው ይገለጻል። የሃይማኖት ተቋማት ሁሉም የሃይማኖት ተቋማት በሚባል ደረጃ ውሳኔዎች አሳልፈዋል። ምዕመናንም በየሃይማኖት ተቋማቱ እንዳይመጡና ተሰብስበው እንዳያመልኩ መልእክት አስተላልፈዋል። በኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያን ሲኖዶስም ውሳኔ ወስኗል። ከእስልምናም እንደዚሁ ተወስኗል። በሁሉም ሃይማኖቶች ውሳኔ ተወስኗል። ይሁን እንጂ አንዳንዶቹ አካባቢዎች ላይ አሁንም ቤተ ክርስቲያናት አካባቢ እስከ ዛሬ ድረስ ሰዎች በርከት ብለው ተሰብስበው አምልኮት ስራ ውስጥ የገቡበት ከዛም አልፎ በገበያ ቦታዎች፣ አንድ አካባቢ ደግሞ ወጣቶች ተሰብስበው በሚገኙባቸው ቦታዎች፣ በትራንስፖርት ተቋማት ላይ፣ በትራንስፖርት አገልግሎት ሰጪ ድርጅቶች ላይ እነዚህ እነዚህን የመሳሰሉትና የህብረተሰቡ ማህበራዊ እንቅስቃሴ ጎልቶ ይታይባቸው በነበሩ አካባቢዎች አሁንም ቢሆን ፈተናዎች እንዳሉ እያየን እየገመገምን ነው። ዋናው መንገድ እንግዲህ የማስተማርና ህብረተሰቡን የማሳወቅ የማንቃት ነው። አልፎ አልፎም አሁን አንዳንዶቹን በህግ አስከባሪ አካላት ህግ የማስከበርም ች ተጀምረዋል። ስለዚህ ፈተናዎቹ በአስተምሮ ልክ፣ በአቅጣጫው ልክ፣ በውሳኔው ልክ እነዚህን አክብሮ ተግባብቶና ተባብሮ በመተግበር በኩል ድክመቶች፣ እጥረቶች አሉ። እነዚህ እየፈተኑ ነው።
አንዳንዶቹ እንግዲህ አስገዳጅ እንደዚህ ያለ ወረርሽኝ በሚከሰትበት ጊዜ የሌሎች ሀገሮችንም ልምድ ሲታይ አንዳንዶቹ ነገሮች ለማስተማር ፋታ የማይሰጡ በአስገዳጅ ሁኔታ መከላከልን የሚጠይቁ ሊኖሩ ይችላሉ እና ለምሳሌ ከጠቀሱልኝ ቦታዎች፣ ገበያዎች፣ ትራንስፖርት፣ ቤተክርስቲያን፣ ወጣቶች እንደዚህ ያሉትን ጠቅሰዋል። ለምሳሌ እንደ ቤተክርስቲያን እና ወጣቶች የሚሰበሰቡበትን አካባቢዎች እርምጃዎችን በመውሰድ የትራንስፖርት አገልግሎቶችም ላይ እንደዛው ፈጣን የሆኑ እርምጃዎችን ወስዶ ለማስቆም መንግስት የቀየሰው ስልት አለ። ምክንያቱም እንዳሉት መምከር ላይ የሚመሰረት ከሆነ ፋታ የሚሰጥ ነገር አይደለም እና ከነስሙ ወረርሽኝ ስለሆነ እርግጥ ነው። አሁን በእንደዚህ አይነት ወረርሽኝ ወቅት ከዚህ ቫይረስ ባህሪ አኳያ የተጠነቀቁ እና በቤታቸው የተቀመጡ ወይም ደግሞ ከሰዎች የራቁ ብቻ ሳይሆን ጥንቃቄ በማያደርጉ ሰዎች ምክንያት እነዚህ የሚጠነቀቁ ሰዎችም ጉዳት ሊደርስባቸው እንደሚችል ይታመናል። ወረርሽኙ ስርጭት በጣም ፈጣን ነው። ይሄንን በመምከርና በማስተማር ብቻ እንወጣው ካል መምከር፣ ማስተማር፣ ማሳወቅ፣ ማግባባት ረጅም ጊዜ የሚወስድ ነው። የቫይረሱ ስርጭት ደግሞ በአጭር ጊዜ ብዙ ሕዝብ የሚያዳርስ ነው። ይሄንን ሁለቱን አጣጥሞ መሄድ የግድ ይላል። ከዚህ አኳያ መንግስት የማስተማሩን ስራ በሁሉም አግባቦች ከሃይማኖት ተቋማትም ከምሁራንም ቢያውንም ሁሉንም በመጠቀም የማስተማር ስራውን አጠናክሮ መቀጠል እንዳለበት እየገመገመ እየመራ ነው። ከዛ ውጭ ግን በማስተማርና መምከር ላይ ብቻ አይደለም ያተኮረው። ህግ የማስከበር ስራዎችም ተጀምረዋል። ለምሳሌ ሺሻ ቤቶች፣ ጫት ቤቶች፣ መጠጥ ቤቶች፣ ምሽት ቤቶች፣ አልፎ አልፎም ወጣቶች ያለ አግባብ በበርካታ ሰዎች ተሰብስቦ የሚገኙባቸውን አካባቢዎች የመበተን ከዛም አልፎ በመንገድ ላይ አንዳንድ ከተሞች በስፋት እጅ ለእጅ ተያይዞ የሚንቀሳቀሱባቸው አካባቢዎችን እንደዚሁ የመበተን እንዲተዉ የማድረግ እንቅስቃሴ እና ህግ የበላይነትን የማስከበር ስራ የሰላምና የደህንነት ኮሚቴ የሚል አንድ ኮሚቴ ስላለ ግብረ ኃይል ስላለ ይሄ ግብረ ኃይል በየደረጃው ዋነኛው ስራ የህግ የማስከበር ስራ ስለሆነ የህዝቡን ደህንነት የመጠበቅ ስራ ስለሆነ የማስተማሩንም ህግ የማስከበሩንም ስራ አጣጥመው ነው እየተሄደ ያለው። የትራንስፖርት ተቋማት ላይ አገልግሎት ሰጪ ተቋማት ለምሳሌ ታክሲዎች፣ ባጃጆች፣ ሚኒባሶች ምናምን የመሳሰሉ ከአንድ ቦታ ሲወጡ በተቀመጠው ስታንዳርድ መሰረት ያስቀምጡና ይጭኑና እልፍ ሲሉ ሌላ ቦታ ሲደርሱ ሰው ይጨምራሉ። ይሄንን ሲገኝ እርምጃ እየተወሰደ ነው። ህብረተሰቡ ደግሞ ለእንደዚህ አይነት ህገወጥ ተግባር እንዳይተባበርና ራሱንም ለአደጋ እንዳይዳርግ ለሀገርም ለህዝብም ችግር እንዳይፈጥር ያስተምሮ ስራ እየተሰራ ነው። ስለዚህ እነዚህ ሁለቱ ተጣጥመው ነው እየተሰሩ ያሉት ህግን የማስከበርም የማስተማርም። እንዲያም ሆኖ ግን አሁንም ቢሆን ቅድም በተጠቃስኩ በተጠቃቀስኳቸው ቦታዎች አሁንም ጉድለቶች አሉ። ለምሳሌ ቅድም እንደጠቀስኩልሽ በዛሬው ዕለት ለምሳሌ ቅዳሜ ነው አንዳንድ ቤተ ክርስቲያናት ላይ ተዘዋዝረው ያዩ የሚዲያ አካላትና የተለያዩ ሰዎችም እንደገለጹልኝ ለእኔም ጭምር አሁንም ይቀንስ እንጂ በሚፈለገው ልክ ህብረተሰቡ ተራርቆ የሚጠበቀውን እያደረገ አይደለም። የእምነት ተቋማት አካባቢ በቤታችሁ ሆናችሁ አምልኩ ተብሏል። ይሄንን የማይጠብቁ ሰዎች አሉ። ስለዚህ ይሄንን ደግሞ የማጠንከርና ፈጣን እርምጃ የመውሰድ እንቅስቃሴ ከሃይማኖት ተቋማት ጋር እየተነጋገር ወሰድን ያለ ነውና አሁንም ቢሆን ግን ጊዜ ፈጅቶብናል። ይሄንን ሁኔታ እያየን እያሻሻልን የምንሄደው ይሆናል ማለት ነው።
ከዚህ ውስጥ ከተጠቀሰው አንዱ ወደ ገበያዎች አካባቢ ነው እና በአብዛኛው ኢትዮጵያ ውስጥ በዝቅተኛ የቀን ገቢ ላይ ተሰማርቶ የሚኖር ህዝብ አለ እና መመሪያዎቹን ተግባራዊ ሊያደርግ ከማይችልባቸው ጉዳዮች አንዱም ይሄ ተብሎ በምክንያትነት ይጠቀሳል። የዕለት ጉርሱን ለማሟላት የቀን ተቀን እንቅስቃሴ ለማድረግ ወደ አደባባይ ይወጣል፣ ወደ ገበያ ቦታዎች ይሄዳል። እዛም እጅብ ብሎ ይታያል፣ ይቀመጣል። ይሄ ደግሞ ስርጭቱን እንዲስፋፋ ከማድረጊያ መንገዶች አንዱ ነው ተብሏል እና ይህንን ለማስቆም መንግስት መፍትሄ የሚሆን ነገር ለማበጀት አንድ ስልት መቀየስ አይችልም ወይ?
እንግዲህ ያው እንደሚታወቀው እንደኛ አይነት አገር በርካታ ህዝብ የዕለት ተዕለት ጉርሱን በየዕለቱ ሰርቶ ወጥቶ ወርዶ ደክሞ የሚያሟላ አለ። የተከማቸ ሀብት ኖሮት ለረጅም ጊዜ ችግር የመቋቋም አቅም ያለው ህዝብ ብዛት አነስተኛ ነው። ስለዚህ ይሄ ጉዳይ ወደ ቤት ተሰብሰብ በሚባልበት ጊዜ የዕለት ጉርሱን ዞሮ ሰርቶ የሚያገኘው ህዝብ ህብረተሰብ ክፍል ችግር ውስጥ እንደሚገባ ይታወቃል። እነዚህን ሁኔታዎች ለመቋቋም የተለያዩ ስራዎች እየተሰሩ ነው። አሁን ለምሳሌ በጎዳና ላይ ያሉትን ወገኖች የመርዳት የመደገፍ፣ ህብረተሰቡ ደግሞ ያለው ለሌለው እየደገፈ ይህን ችግር እንድናልፈው ከዛም ባሻገር ይህንን በማድረግ ህብረተሰቡ በቆየም ልምዱ እርስ በርስ የሚደጋገፍበት መንግስትም ይህንን የሚያስተባብርበት የተለያዩ አደረጃጀቶች የሃይማኖት ተቋማትም የህብረተሰቡ ልዩ ልዩ የቆዩ አደረጃጀቶችም ይህን ችግር የሚፈቱበት እና የሚደግፉበት ምቹ ሁኔታ እየተፈጠረ ነው። የሆነ ሆኖ ግን የማይካደው ነገር ምንድን ነው? እንደዚህ አይነት በየዕለቱ የዕለት ጉርሳቸውን ከቤታቸው ወጥተው ተንቀሳቅሰው ባዝነው ተመልሰው የሚያገኙ የህብረተሰብ ክፍሎች እንደሚቸገሩ መንግስትም ያውቃል። ይሄንን ችግር ደግሞ በአንድ ጊዜ መፍታት አይቻልም። የመንግስት አቅምም ያው እንደምታውቂው ውስን ነው። ይሄ የመንግስት አቅም ውስን በሆነበት የህብረተሰቡም አቅም ውስን በሆነበት እና ሁሉም በተዳከመበት ሁኔታ ችግሩን እንደ አቅማችን ልናደርግ የምንችለው የምናገኛትን ሀብት በመከፋፈል እና ደግሞ በመተጋገብ ስለሆነ ይሄንን የማጠናከር ስራም በተለያየ አግባብ እየተሰራ ነው። አንዳንድ የህብረተሰብ ክፍሎች የተሻለ አቅም ያላቸው የተቸገሩትን የመርዳት፣ የመደገፍ፣ የዕለት ጉርስ የመስጠት፣ የመንከባከብ ስራዎች እየተሰሩ ነው ያሉት። እስካሁን ባለው ሁኔታ በእንደዚህ ነው እየሄድን ያለ ነው። ነገር ግን ይህንን ወረርሽኝ የበለጠ እንዲስፋፋ እድል ከሰጠ ነው እና በርካታ የህዝብ ቁጥር ወደዚህ ችግር ውስጥ የሚገባብን ከሆነ ከፍተኛ ችግር ውስጥ መውደቃችን አይቀርም። የሆነ ሆኖ ግን መንግስት ከህዝቡ ጋር ተባብሮ ሁሉንም አማራጮች ተጠቅሞ ይህን ወረርሽኝ ለማሸነፍና ተጋግዞ ከዚህ ችግር ለመውጣት ሁሉንም አቅሞች አሟጦ እየተጠቀመ ነው። የተለያዩ ስትራቴጂዎች ተቀምጠዋል። እነዚህን በየጊዜው እያየን እየወሰድን የምንሄዳቸው ይሆናሉ። ልዩ ልዩ እርምጃዎችን ከኢኮኖሚ አኳያ የተወሰዱት እነዚህ እነዚህን ሁሉ ከግምት ውስጥ ያስገቡ ናቸው እና ከዚህ ጊዜ አኳያ ሁሉንም አልዘረዝርም፣ ግን ያነሳችው ችግር መሰረታዊ ችግር ነው። ለቫይረሱ ስርጭትም አስተዋጽኦ የሚያበረክት ነው። በዚህ ችግር ውስጥ ሆነን ሁለቱንም ችግሮች የድህነት ችግራችንንም የቫይረሱን ስርጭት የሚያመጣብንን ጣጣም ለመሻገር አጣጥመን እንሰራለን ብለን መንግስት ይህንን ልዩ ልዩ እርምጃዎች እየወሰደ ይገኛል ማለት ነው።
የትራንስፖርት አገልግሎት ላይ የሚነሳ ነገር አለ። ለምሳሌ እንደ አውቶቡስ የመሳሰሉት የትራንስፖርት አገልግሎቶች ጥረቶችን እያደረጉ ነው። የተሻሉ ነገሮች አሉ። በተለይ አዲስ አበባ ከተማ ላይ ያለውን ሁኔታ ሲገልጹ፣ ነገር ግን ለምሳሌ እንደ ታክሲዎች፣ ክፍለ ሀገር አውቶቡሶች እና የትራንስፖርት እንቅስቃሴ የሚያደርጉ የሚያደርጉ አገልግሎት ሰጪዎች ግን ነገሩን የተረዱት በማይመስል ሁኔታ ሰዎች ተፋፍገው ነው የሚሄዱት የሚል መረጃም ደርሶናል እና ይህንን ተመልክቶታል የኢትዮጵያ መንግስት።
ቅድም እንደገለጽኩት ይሄ ጉዳይ እየተመራ ያለው ክቡር ጠቅላይ ሚኒስትሩ በሚመሩት አንድ ministerial steering ኮሚቴ በላይነት የሚመራው ሰባት ንዑሳን ኮሚቴዎች የተደራጁበት ኮሚቴ ነው። በሁሉም ዘርፍ ይሄንን ስራ የሚመራው ከዚህ ውስጥ አንደኛው ቅድም እንዳልኩት የሰላምና ደህንነት ንዑስ ኮሚቴ ነው። በተለይም የጸጥታ መዋቅሩን ያካተተ ምክትል ጠቅላይ ሚኒስትሩ የሚመራ ነው። በሀገር ደረጃ ወደ ታች ሲወርድ ይሄ እስከ ቀበሌ ድረስ ይህ አደረጃጀት ወርዶ ሕግና ስርዓትን የማስከበር ስራ እንዲሰራ ይሄ ሀገር ውስጥ በእያንዳንዱ አካባቢ በድንበር አካባቢ ደግሞ ከጎረቤት ሀገራት ጋር በመተባበር የድንበር አካባቢዎች፣ በአየር መንገድ አካባቢ በሚገቡና በሚወጡ ሰዎች በኳራንታይን ወይም ደግሞ በለይቶ ማቆያ አካባቢዎች፣ በሕክምና አካባቢዎች በአጠቃላይ ደግሞ ይሄንን ችግርና ፈተና መሰረት አድርጎ የንግድ ስርዓቱን ለማዛባት ከሚደረጉ እንቅስቃሴዎች በዚህ አጋጣሚም ደግሞ የሀገሪቱንና የአካባቢውን ሰላምን ለመረበሽ የሚደረጉ እንቅስቃሴዎች ሁሉ እንዳይፈትኑን ከትንሿ እስከ ትልቁ ችግር ድረስ ተንትኖ እየተሰራ ነው። በዚህ ውስጥ እንደተጠቀሰው ታክሲዎች፣ ባጃጆች፣ ቅድም እንዳልኩት አንዳንድ ሚኒባሶች ምናምን አካባቢ አውቶቡሶችም ጭምር ይሄ ችግር የሌለ ይመስል ያልተሰማ ይመስል የመጓዝ የመታየት ችግሮች ያጋጥማሉ። ይሄ በሚያጋጥምበት ጊዜ ፖሊስ እርምጃ እንዲወስድ ፍት አቅጣጫ ተቀምጦ እርምጃ እየተወሰደ ነው። በልዩነት ካለው አዲስ አበባ ብቻ ሳይሆን በየአካባቢው ነው ይሄ ችግር ያለው። ልዩነት ካለው እንግዲህ ምንድን ነው በጥሩ አካባቢ ሁኔታ የሄደበት አለ። መሰረታዊው ነገር የታክሲ አሽከርካሪው ይሁን ተሳፋሪው ይሁን ረዳቱ ይሁን ስምሪቱ ይሁን ይሄ ወረርሽኝ የጋራ በሰው ልጅ ላይ የመጣ ወረርሽኝ ስለሆነ ያለ ትብብር ያለ አንድነት ልንሻገረው ልንወጣው አንችልም። ማናችንም ነፃ ልንሆን አንችልም። ለማናችንም በዚህ ጉዳይ ላይ immuned አይደለንም። ስለዚህ ሁላችንም ሕግ ማክበር አለብን የሚል የሕግ አክባሪነት ስነ ልቦና አስተሳሰብ በአግባቡ አልገነባም። ሕዝብ በማጨናነቅና በመሰብሰብ በማጓጓዝ የምትገኝ አነስተኛ ገንዘብ ምናልባትም ያንኑ ገንዘብ የሚሰጠውንም የሚቀበለውንም ግለሰብ በቫይረሱ ምክንያት ይጥሉ ከሆነ ችግር ውስጥ የሚወድቁ ከሆነ ገንዘቡም ይቀራል፣ ስራውም ይቀራል። ተያይዘን እንወድቃለን፣ እንጎዳለን ማለት ነው። ይሄን አለመገንዘብ ችግር አለ። ይሄን የማስገንዘብ አንድ ነገር ሆኖ ህግ የማስከበር ደግሞ አለ። ይሄን የሚተላለፉ አሽከርካሪዎችም ስምሪቶችም ሁሉም አካላት ተጠያቂ የሚሆኑበት ስርዓት ተዘርግቷል። ዞሮ ዞሮ ግን ዋናው ነገር አሁንም ቢሆን በህግ አንደኛ የማገድ ነው። የታገዱባቸው አካባቢዎች አሉ። ባጃጅ እንዳይንቀሳቀስባቸው የተደረጉ አካባቢዎች አሉ። ሲንቀሳቀሱ ደግሞ ተላልፈው የተገኙ ተጠያቂ የሆኑባቸው አካባቢዎች አሉ፣ መንጃ ፈቃድ የተቀሙባቸው አካባቢዎች አሉ። ስለዚህ ለዚህም ነው የማስተማሩንም ሕግ የማስከበሩንም ስራ አጣጥመን እየሰራን ነው ያልኩት ማለት ነው።
አቶ ንጉሱ እንግዲህ ሌላኛው እንደው በዛሬው እንዲያብራሩልኝ የምፈልገው ጥያቄ በትዊተር ላይ ቁራጭ የ projection ወይም ግምታዊ አሀዝ አንድ ሰው ስንት ሰው ሊበክል ይችላል በሚል የተሰራ ግምታዊ አሀዝ ነው እና ወደ ሀያ ስምንት ሚሊዮን ሞዴል ተሰርቶ ወደ ሀያ ስምንት ሚሊዮን የሚሆን ሰው በቫይረሱ ሊያዝ ይችላል። ወደ ዘጠኝ ሺ ሰባት መቶ የሚሆን ሰው ደግሞ ጽኑ ህሙማን ማገገሚያ ሊያስፈልገው ይችላል። መቋቋም የሚያስችል ዝግጅት አለ ወይ የኢትዮጵያ መንግስት?
እንግዲህ አሁን የጠቀስሽውን ቁጥር በተመለከተ ማዕከል ደረጃ በተቋቋሙት ኮሚቴዎች አንደኛው ኮሚቴ የጤና ኮሚቴ ነው። ጤና ጉዳዮችን በተመለከተ ዝርዝር መረጃ የሚሰበስብ የሚተነትን፣ የጤናውን ዘርፍ የሚመራ ችግሩን የሚፈታ አቅጣጫ የሚሰጥ ነው። በዚህ ትንታኔ ውስጥ እስካሁን ድረስ ይሄኛውን እስከ አሁን ይሄን ለአንቺ መጠይቅ እስከምሰጥበት ሰዓት ድረስ እዚህ በተደራጀ መልክ አላወቅኩም፣ አልገመገምንም። አጠቃላይ ግን እኛ እንደ ሀገር ይሄ ችግር ቢከፋ ቢሰፋ እና ከፍተኛ ፈተና ውስጥ ብንወድቅ ብለን the worst case scenario የሚባለው መጥፎው ቢከሰት ብለን አቅማችን በፈቀደ መጠን የመንግስትንም የህዝቡንም የአጋሮቻችንንም በውጭ የሚኖሩ ዜጎቻችንን ጨምሮ ሁሉንም ሀብትና ድጋፍ የሚገኝባቸውን አካላት በማስተባበር ዝግጅት እያደረግን ነው። ለምሳሌ በብሔራዊ ደረጃ የተዋቀረው ኮሚቴ በአዲስ አበባ ለሕክምናና ለለይቶ ማቆያ የሚሆኑ ተቋማትን የመንግስትን ተቋማትን የባለ ሀብቶችንም የተለያዩ ተቋማትን የእምነት ተቋማትንም ጨምሮ በፈቃደኝነት ልገሳ ከተደረገ በኋላ ወደ መቶ ሰማንያ ያህል ተቋማት ዝግጁ ሆነዋል። ለለይቶ ማቆያም ለሕክምና እነዚህ ተቋማት በአጠቃላይ ምግብ ይፈልጋሉ፣ አልባሳት ይፈልጋሉ፣ አልጋ ይፈልጋሉ፣ መድኃኒት ይፈልጋሉ፣ ሐኪም ይፈልጋሉ። እነዚህን የማሟላት ስራዎች እየተሰሩ ነው። በአጠቃላይ ግን እነዚህ አሁን በማዕከል አዲስ አበባ ብቻ ያዘጋጀናቸው ተቋማት ከመቶ ሰማንያ ሺህ ያህል ሰው ሊያስተናግዱ እንደሚችሉ ታሳቢ ተደርጎ ተወስዷል። ይሄ በሁሉም ክልሎች በክልል ማዕከላትም ወደ ዞንም ሲወርድ በየደረጃው ዝግጅት እንዲደረግ ተደርጓል። ይሄ የከፋው ቢመጣ እንዴት ልንቋቋመው እንችላለን? በሁሉም መንገድ ማለት ነው። የመከላከያ ሰራዊታችንና ፌዴራል ፖሊስ ከህግ ማስከበር ባሻገር የህብረተሰቡን ደህንነት ከመጠበቅ ባሻገር የከፋ በርካታ ሰው ቢታመም የሰው ህይወት ማለፍ ቢያጋጥም ምን እናደርጋለን? የትኛው ቅድመ ሁኔታ ከየትኛው ይከተላል፣ ከየትኛው ይቀድማል የሚል ቅድመ ዝግጅት አቅም በፈቀደ መጠን ተደርጓል። ይሄ እንግዲህ በየዕለቱ እየተገመገመ እዚህ አጀንዳ ውጪ ዛሬ የሀገራችን መንግስት ሌላ አጀንዳ የለውም። አገርና ህዝብ የማዳን አጀንዳ ነው። ነገሮች ሁሉ ለዚህ ጊዜ ዝግጁ እንዲሆኑ ተደርጎ የሰው ኃይላችንም ገንዘባችንም እውቀታችንም ቴክኖሎጂያችንም ጊዜያችንም ሁሉንም ለዚህ መድበን እየተረባረብን ነው ያለ ነው። ከዚህ ርብርብ ማዕከል ውስጥ አሳንሰን ሳይሆን ችግሩ የከፋ ቢሆን እንዴት አድርገን ልንቋቋም እንችላለን ብለን ግጅት እያደረግን ነው። እንግዲህ ይሄ አቅም በፈቀደ መጠን ነው የሚደረገው እና በዚህ አጋጣሚ ግን መላው ህብረተሰብ፣ ሀገራችን ህዝብ፣ የጤና ባለሙያዎችም፣ የጸጥታ መዋቅሩ መከላከያ ሰራዊታችንን ጨምሮ ፖሊስ፣ ወጣቶች፣ አመራሩ በውጭ የሚኖሩ ኢትዮጵያውያን ሁሉም በአንድ ልብ በአንድ አስተሳሰብ የሚረባረቡበት ችግር ነው። ምናልባትም እኛ ኢትዮጵያውያን በአንድ ጊዜ ስለ አንድ ጉዳይ ኢትዮጵያውያን ብቻ ሳይሆን በእርግጥም ያለም ህዝብ ነው። በአንድ ጉዳይ ተመሳሳይ አስተሳሰብና ግንዛቤ ይዘን እየተረባረብን ያለንበት ስለሆነ እንግዲህ በመንግስት በኩል በህዝቡ በኩል ይህን ያህል ዝግጅት እየተደረገ ነው። አቅም በፈቀደ መጠን ፈጣሪ ከረዳን ምናልባትም ችግሩ ሳይከፋ ቢከፋም ደግሞ አቅማችን በፈቀደ መጠን ለመቋቋም ዝግጅት አድርገናል ማለት ነው።
ይሄ የተቋቋመው እንግዲህ ይህንን መረጃ በተመለከተ ያው እርሶም በትክክል በዚህ ደረጃ ተቀናጅቶ አልደረሰኝም ብለዋል። እኛም በጤና ሚኒስቴር በኩል ተከታትለን መረጃው እንዴት እንደሆነ ማብራሪያ እንዲሰጡን እንጠይቃለን። ሌላ ጥያቄ ግን ይሄ ብሔራዊ ኮሚቴ ግብረ ኃይል የተቋቋመው እስካሁን ምን ያህል ገንዘብ መሰብሰብ ቻለ? በእርዳታ በአጠቃላይ ድጋፎቹ በአይነት አለ፣ በቁሳቁስ አለ፣ በተቋም ለምሳሌ ሆቴላቸውን፣ ህንፃዎቻቸውን፣ ፋብሪካዎቻቸውን እንደገና የሃይማኖት ተቋማት ደግሞ የአምልኮት ቦታቸውን፣ የእምነት ቦታዎቻቸውን የለገሱ አሉ ስራ ነገር ግን በገንዘብ ብቻ ሲወሰድ ወደ እስከ ትናንት ወዲያ ድረስ እስካደራጀንበት ድረስ በዛሬው ዕለት እንገመግማለን። የተገኘውን ድጋፍ በአጠቃላይ በጥሬ ገንዘብ ብቻ ከመቶ ዘጠና አራት ሚሊዮን ብር በላይ እንደተሰበሰበ በሀገር ውስጥ ከውጭው ደግሞ ከሚኖሩ ዲያስፖራ ወገኖቻችን ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ዘጠኝ ሚሊዮን ብር ያህል እንደተሰበሰበ በርካታ ቁሳቁስ፣ ሕክምና ቁሳቁሶች፣ መድኃኒቶች፣ አልባሳት፣ አልጋ፣ የሳኒታይዘር፣ የፊት መሸፈኛ ማስክ፣ እነዚህና እነዚህ የመሳሰሉት እንትኖች በገንዘብ ቢተመኑ በጣም በርካታ የሚሆኑ ድጋፎች ተገኝተዋል። እነዚህን አጠቃላይ ግን ምናልባትም ዛሬ የምሰጥሽ ከትናንት ወዲያ የተገመገመውን ነው። በዛሬው ዕለት ሲገመገም ደግሞ የምንደርስበትን በተከታታይ በየቀኑ ለህብረተሰቡ እያሳወቅን ነው። በነገራችን ላይ አንደኛው የተደራጀው ኮሚቴ የኮሚኒኬሽን እና የሚዲያ ኮሚቴ ነው። ጤና ሚኒስቴር በየቀኑ በሀያ አራት ሰዓት ለህብረተሰቡ ለውጥ ቢኖርም ባይኖርም መረጃ ይሰጣል። ከዛ በተደራጀ ሁኔታ የተወሰኑ ውሳኔዎችና የግምገማ ውጤቶችን ደግሞ በጠቅላይ ሚኒስትር ጽህፈት ቤት ክቡር ጠቅላይ ሚኒስትሩም ምክትል ጠቅላይ ሚኒስትሩም በፕሬስ ሴክሬታሪም መረጃ ለህብረተሰቡ ቶሎ ቶሎ እንዲሰጥ አቅጣጫ ተቀምጧል። ይሄንን ለመተግበር ጥረት እያደረግን ነው። ከክልሎች ጋርም በየቀኑ እየተገናኘን መረጃ እየተለዋወጥን ነው። በክልሎችም እንደዚሁ የመረጃ አሰጣጡ ተጠናክሮ እንዲሄድ አቅጣጫ ተቀምጧል። የተናበበ ስራ ለመስራት ጥረት እየተደረገ ነው፣ በሁሉም መንገድ ማለት ነው።
ይሄ የተሰበሰበው ገንዘብ በቀጥታ ለምንድን ነው የሚውለው? ለምን አይነት ድጋፍ ነው የሚውለው? የተቀመጠ ስልት አለ? ስትራቴጂ አለ?
እንግዲህ የመጀመሪያው ያው ቅድም እንዳልነው ይሄ ችግር ሰው የሰው ኃይል ይፈልጋል፣ መድኃኒት ይፈልጋል፣ ቁሳቁስ ይፈልጋል፣ ምግብ ይፈልጋል፣ ልዩ ልዩ ወጪዎች፣ ገንዘብ የሚያስፈልጋቸው ወጪዎች አሉ። ስለዚህ ይሄንን መሰረት አድርጎ መድኃኒት ለሚያስፈልገው መድኃኒት ለመግዛት፣ ሳኒታይዘር ለሚያስፈልገው ይሄንን ለማድረግ፣ የምግብ አቅርቦት ለሚያስፈልገው ይሄንኑ ለማድረግ ከወረርሽኙ ስርጭት ጋር ተያይዞ አስፈላጊ የሆኑ ግብአቶችን ለማሟላት የሚውል የገንዘብ ድጋፍ ነው ማለት ነው።
በጣም አመሰግናለሁ አቶ ንጉሱ ጥላሁን በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ለሰጡን ማብራሪያ እግዜር ይስጥልን። መልሰን እንደውልሎታለን ለተከታታይ ማብራሪያዎች እና መረጃዎች። ለዛሬው በአድማጮቻችን ስም እግዚአብሔር ይስጥልን አመሰግናለሁ። እኔም መረጃ እንሰጣለን ችግር
ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት እና በሰላሳ አንድ ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በአስራ ዘጠኝ እና በሀያ አምስት ሜትር ባንድ በአጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭታችንን እንድታዳምጡ እንጋብዛለን። አድማጮች፣ አሁን ቀጣዩ መሰናዶ የሙዚቃ ቃና ነው። ከደሳለኝ መኮንን ጋር ልተዋችሁ።
ከሲልቨር ስፕሪንግ ሜሪላንድ ሆነሽ አየር መስመሩን ስለለቀቅሽልኝ ጽዮን በጣም አመሰግናለሁ። ሰላም ሰላም ሰላም፣ ጤና ይስጥልኝ። የተከበራችሁ ሙዚቃ ቃና አድማጮች ሳምንታዊ ክብር ሰላምታዬ በያላችሁበት ይድረስ። የኮሮና ቫይረስን እድሜውኑ ዛሬውኑ ቅጭት ያደርገውና ከስቱዲዮ 14 አባሮን ከቤታችን እየሰራን ነው። እለቱን በድጋሚ ለማስታወስ ዕለተ ቅዳሜ ሚያዝያ 26 2012 ሲሆን በአዲስ አበባው አቆጣጠር፣ በዋሽንግተን ዲሲ ደግሞ ሚያዝያ 4 2020 ዓ ም ላይ እንገኛለን። የዛሬቷ ቀን በታሪኳ አከናውና ካሳለፈቻቸው ዋና ዋና አበይት ክንውኖች መካከል አንድ ሁለቱን ብንመለከት በ1944 እንደ አውሮፓውያን አቆጣጠር መሆኑ ነው 12 የሚሆኑ የአውሮፓ ሀገራት ተሰባስበው ኔቶ የተባለውን ድርጅት መሰረቱ። ድርጅቱ በአሁኑ ሰዓት ወደ 30 የሚጠጉ አባል አገሮች አሉት። በ1968 በዛሬቷ ቀን ነው እውቁ የሰብአዊ መብት ታጋይ የነበሩት ዶክተር ማርቲን ሉተር ኪንግ ሜምፊስ ቴኔሲ ባረፉበት ሆቴል በረንዳ ላይ ከሩቅ በተተኮሰባቸው ጥይት ተመተው ሕይወታቸው ያለፈችው የዛሬ 44 ዓመት በ1975 ቢል ጌትስና ጓደኛው ፖል አለን ማይክሮሶፍት የተባለውን ካምፓኒ መሰረቱ። የዛሬቷ ቀን በታሪኳ አስመዝግባ ካሳለፈቻቸው ዋና ዋና ክንውኖች መካከል ጥቂቶቹ እነዚህ ሲሆኑ በዛሬቷ ቀን ከተወለዱ ታዋቂ የዓለማችን ሙዚቀኞች መካከል በ R&B ና በሶል ዜማዎቿ የምትታወቀው ጂል ስኮት ትገኝበታለች። 47 ዓመቷ የዛሬቷን ቀን ከዚቹ እውቅ ድምፃዊና ገጣሚ ጋር ተጋርታችሁ ልደታችሁን የምታከብሩ የሙዚቃ ቃና አድማጮች ካላችሁ መልካም ልደት እየተመኘሁ ጂል ከተጫወተቻቸው ዜማዎች መካከል ጎልደን የተሰኘውን ዜማዋን እጋብዛችኋለሁ። የውቋን የ R&B ድምፃዊ የጂል ስኮትን Golden የተሰኘውን ዜማዋን ነበር ያደመጥነው። 47 ዓመቷ ዛሬ ጂል ስኮት ከ R&B ዜማ ሌላ በሶልና በጃዝ የዜማ ስልቶች አጫዋትም ትታወቃለች። ከሙዚቃውን በተጨማሪ በፊልም ትወናም አድናቆትን አትርፋለች። ወደ ዜማችን እንሸጋገርና በመቀጠል የምናደምጠው የሀገረሰብ ዜማ ነው። የዜማው ርዕስ ኪስ ሜል ድምፃዊ
whispering my name. Every star, every scar, every mark upon my heart, up and fades away. I feel myself missing everything I threw away. Every dream, every scene, every song we'd ever sing got lost in yesterday. I've been trying to do without you mile, every step, every tear, and every breath. I swear I. It's all I ever knew. I've been trying to do without you, but I can't give up this fight. Everything will be alright if I could kiss you tonight. We can make it to tomorrow. If we can find the morning light, everything will be alright. If I can kiss you tonight. If I can kiss you tonight. If I could kiss you tonight, we can make it to tomorrow. We can find the morning light. Everything will be alright if I could kiss you tonight. Everything will be alright if I could kiss you tonight. If I could kiss you tonight. If I could kiss you tonight.
የሀገረሰብ ዜማ ተጫዋቹን የዴቪድ ኔይልን ኪስ ዩ ቱናይት የተሰኘውን ዜማውን ነበር ያደመጥ ነው። ዴቪድ ኔይል እስካሁን ድረስ አራት የሚሆኑ የስቱዲዮ አልበሞችን ያወጣ ሲሆን ሁሉም አልበሞቹ ተወደውለታል። ዜማዎችን በብዙዎች ተደምጠውለታል። ሰሞኑን ታዋቂ የዓለማችን ሙዚቀኞችን በሞት እየተነጠቅን እንገኛለን። እውቁን የካሜሩን የሳክስፎን ተጫዋች ማኑ ዲባንጎን በኮሮና ቫይረስ ስናጣ፣ ባለፈው ረቡዕ ዕለት ደግሞ ታዋቂውን የኒው ኦርሊንስን ተወላጅ የሆነውን የጃዝ ተጫዋች ኤሊስ ማርሳሊስን ይኸው አደገኛ ቫይረስ ነጥቆናል። ኤሊስ ማርሳሊስ ከጃዝ ሙዚቀኝነት በተጨማሪም በመምህርነት ስራም አገልግሏል። የ85 ዓመት የዕድሜ ባለጸጋም ነበር። በኮቪድ ቫይረስ ሳይሆን በሌላ ህመም ታዋቂውን የ country ዜማ ተጫዋች ኬኒ ሮጀርስ ካረፈ በኋላ በዚህ ሳምንት ሌላ በዓለም ተደናቂ ሙዚቃ ሰው አጥተናል።
Sometimes in my life.
የዚህ የሰማነው በዓለም ተደናቂ ዜማ ተጫዋች ቢል ዊተርስ ባለፈው ሰኞ በ81 ዓመቱ በደረሰበት የልብ ህመም አርፏል። በአሁኑ ሰዓት ዓለምን አስከፊው የኮሮና ቫይረስ የብዙዎቹን ሕይወት እንደ ቅጠል እያረገፈ ባለበት ወቅት እንዲሁም የጭንቀትና የትካዜ ጊዜ አጽናኝና ደጋፊ ጓደኛ በሚያስፈልግበት በአሁኑ ሰዓት የቢል ዊተርስ Lean on Me ዜማ በብዙዎች እየተደመጠ ይገኛል። ለዶክተሮች፣ ለነርሶች፣ በአጠቃላይ በጤና ጥበቃ ሙያ በተሰማሩ ሰዎችና ለቫይረሱ ህመምተኞች መጽናኛና ሃሪሰን ዊተርስ ይባላል ቤተሰቦቹ ያወጡለት ስም። የተወለደው እንደ አውሮፓውያን አቆጣጠር በሐምሌ 4 1938 ዓ ም በምዕራብ ቨርጂኒያ ውስጥ ነው። አባቱ በሞት የተለዩት ገና የ13 ዓመት ታዳጊ ወጣት እያለ ነው። በ17 ዓመቱ በዩናይትድ ስቴትስ ባህር ኃይል ተቀጠረም። ባህር ኃይል ውስጥ እያለ ነው ሙዚቃ ማንጎራጎር የጀመረው። ባህር ኃይል ውስጥ ለዘጠኝ ዓመታት ካገለገለ በኋላ በ1965 ባህር ኃይልን ለቆ ወጣና በ1967 በሎስ አንጀለስ ከተማ መኖር ጀመረም። በ1971 Just As I Am ብሎ የሰየመውን የመጀመሪያ አልበሙን 12 ዜማዎችን አካቶ አወጣም። ከእነዚህ ዜማዎች መካከል
It's not warm when she's away. Ain't no sunshine when she's gone, and she's always gone too long. Anytime she goes away, I wonder this time where she's gone. I wonder if she's gone to stay. Ain't no sunshine when she's gone, and this house just ain't no home. Anytime she goes away, and I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know, I know. Sunshine when she's gone. Only darkness every day. Ain't no sunshine when she's gone. And this house just ain't no.
No Sunshine የተሰኘው ዜማው ተወደደለት። ከአምሳ ዓመታት በኋላ አሁንም ድረስ ይህ ዜማ በብዙዎች ይደመጣል። ወደፊትም እንዲሁም በዚሁ አልበም ውስጥ ሌላ ተደናቂ ዜማም አለው። የዜማው ርዕስ Grandma's Hands የሴት አያቴ እጆች የተሰኘ ነው። እኔም በአያቴ ስላደግኩ ነው መሰለኝ ይህንን ዜማ እጅጉን እወድለታለሁ። ለእኔ አያት ያቀነቀነውም ይመስለኛል። ቢል ዊተርስ በአንድ መድረክ ላይ ይህንን ዜማ ሲጫወት በቦታው ለተገኙ በርካታ ሰዎች ሲናገር እስካሁን ከጻፍኳቸውና ከተጫወትኳቸው ዜማዎች ደስ የሚለኝና የምወደው ዜማውንም ሲጫወት ደስታ የሚሰማኝ Grandma's Hands የተሰኘውን ዜማዬን ነው ብሏል። ምክንያቱንም ሲሰጥ አሁን የሆንኩትን ሁሉ ነገር እንደሆን እያስተማረች ያሳደገችኝ አያቴ ነች። የእሷን ውለታና የእሷን ነገር ሳስብ ስለ እሷ በዜማ እያንጎራጎርኩ እያንጎራጎርኩ ባድር ደስ ይለኛል ብሏል። እነዚያ የአያቴ እጆች ጧት ጧት ቤተ ክርስቲያን የሚያጨበጭቡት፣ እነዚያ ከረሜላ የሚሰጡኝ የአያቴ እጆች፣ አያቴ ጣቶቿን ወደ እኔ እየጠቆመች ቢል እባክህ ቀስ ብለህ ሩጥ፣ ትወድቅና ትጎዳብኛለህ፣ እዚያ ሳሩም ውስጥ እባብ ሊኖር ይችላልና ይነክስሃል፣ ተጠንቀቅ። እነዚያ በወደቅኩ ቁጥር ከመሬት ላይ የሚያነሱኝ የአያቴ እጆች Grandma's Hands
church on Sunday morning. Grandma's hand played a tambourine so well. Grandma's hand used to issue out a warning. She'd say, Billy, don't you run so fast. Might fall on a piece of glass. Might be snakes there in that grass. Grandma's hand. and tell her she'd say, Baby, Grandma, understand that you really love that man. Put yourself in Jesus' hands, Grandma.
Grandma's Hands የተሰኘውን የቢል ዊተርስን ዜማ ነበር ያደመጥነው። ቢል ዊተርስ በስራው ሶስት ግራሚዎችን አሸንፏል። አልበሞቹም በበርካታ ሚሊዮን ተሽጠውለታል። ዜማዎቹን በርካታ ታዋቂ ድምፃውያኖች እየተቀባበሉ ተጫውተውታል። አሁንም እየተጫወቱት ይገኛሉ። በቢል ዊተርስ የህይወት ዙሪያ ያጠነጠነ Still Bill የተሰኘ ፊልምም ተሰርቶለታል። ታላቁ የሙዚቃ ሰው ቢል ዊተርስ ባለፈው ሰኞ በ81 ዓመቱ በደረሰበት የልብ ህመም አርፏል። ዜማዎቹ ግን መቼም አያርፉም። ነፍስ ይማር። የተከበራችሁ የሙዚቃ ቀን አድማጮች፣ የዛሬቷ ቀን በታሪኳ የሐዘን ጠባሳ ጥላብን ያለፈች ቀን ነች። ታዋቂው የሰብአዊ መብት ታጋይ የነበሩት ማርቲን ሉተር ኪንግ ሜምፊስ ቴኔሲ ውስጥ ባረፉበት ሆቴል በረንዳ ላይ ቆመው ከጓደኞቻቸው ጋር እየተጫወቱ እያሉ ነበር ለሳቸው ከሩቅ ተነጣጥሮ በተተኮሰ ጥይት ተመተው ሕይወታቸው ያለፈችው እንደ አውሮፓውያን አቆጣጠር ሚያዝያ 4 1968 በዛሬዋ ቀን የእኚህን ታላቅ ሰው መሞት እንደሰማች ታዋቂዋ ድምፃዊ ኒና ሲሞን ለምንድን ነው የፍቅርን ንጉሥ የገደሉት Why the king of love is dead ብላ ባንጎራጎረችው ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና እንሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው።
Once upon this planet Earth lived a man of humble birth, preaching love and freedom for his fellow man. He was dreaming.
Peace would come to earth to stay. And he spread this message all across the land. Turn the other cheek, he'd plead. Love thy neighbor was his creed. Pain, humiliation, death, he did not dread. With his Bible at his side, from his foes he did not hide. It's hard to think that this great man is dead. Oh yeah. Well, the murders never cease. Are they men or are they beasts? What do they ever hope, ever hope to gain? Will my country and our fall? Is it too late for us all? And cause he'd seen the mountain and he knew he could not stop. Always living with the threat of death ahead. Folks should better stop and think, cause we're headed for the bridge. What will happen now that he is dead? He was for equality for all people, you and me. Full of love and goodwill, he was not a violent man. Tell me, folks, if you can, just why, why was he shot down the other day? I'm gonna say he'd seen the mountain top, and he knew he could not stop. Always living the threat of death ahead. Folks, you'd better bring what's gonna happen.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና እደሩ።
እዚ ሬድዮ ድምፂ ኣሜሪካ